Hello
hello
አቤት
ሄሎ ሄሎ አቤት ጤና ይስጥልኝ ከመቶ ሰከንድ ነው የምደውልልዎት አብሮ ይስጥልን
እ፣ ደውለው ነበር አይደለ
አ፣ ደውዬ እሺ።
ነበረ
እኮ አዎ መረጃ ወስጄ ነበረ አሸናፊ ነው ወተኛ አይደለ ኦኬ ሰከንድና መንዝሪ አ፣ እ?
መንዝሪና ዊክሊ አሸናፊ ነው ወተኛ አቶ ኤልያስ ነው አዎ ነኝ እኮ ደውለው ነበረ እኔ አጋጣሚ ስላልገባው ነው ስራ
ኦኬ አዎ ልኬ ነበረ እኮ
እሺ ምንድን ነው
አይ ካልገባ ብዬ ነው ልኬ ነበረ
እ፣ እንትኑን ፎቶና እኔ እኮ አየህ።
ውክልና ምናምን የሚቀይሩ መስሎኝ ነው ውክልና ምናምን ከ ከ- ይቻላል እሺ እሺ በቃ እዚህ ዋል በቃ።
አዲስ አበባ አይ እርሱ ካሉ እርሱ ነው አሪፍ
እሺ ችግር የለም።
እሺ በቃ ቴሌግራም ላይ ይላኩት ፎቶውንና መታወቂያውን
አ- አላኩትም ልኬ አለ እኮ አላኩትም እሺ መስመር ላይ ጠብቁኝ ሲያንዴ
እሺ
Hello
አቤት እሺ ልከዋን የ- የሽልማቱን ጊዜና ቦታ እናሳውቆታለን ደውለን
እሺ እሺ እሺ በቅርብ ነው አይደል
አዎ ይጠብቁ ስልክ እደውላለሁ
እሺ እሺ
እሺ